ጤና ይስጥልን ቤተሰቤ እባክዎ ምን ልርዳው?
አይ ኦንላይን ተጫውቼ ነበር Best Bet ላይ እሺ
ብዙ አስራ- ወደ አስር ነው እንደዛ ተጫውቼ አንዱ postponed ሆኖ እሺ
ሌላውን ደግሞ ሁሉንም አግኝቼ ነበር፣ ግን ገ- ብሩን አላስገባልኝ መቼ ነበር postponed የሆነው ጨዋታው?
ትላንት
ከሀያ አራት ሰዓት በኋላ ነው የሚገባልኝ። ግን እስቲ cashier ID ውን ንገረኝ እና ሊል cashier code ኡን ንገረኝ።
okay ትንሽ ቆይቼ ደውዬ ልንገርሻ አላ በቃ አልያዝኩም።
በቃ እሺ እንደሱ ማድረግ ትችላለህ።
እሺ እሺ እሺ ስለደወሉ እናመሰግናለን። መልካም ቀን እሺ ላንቺ bye